ሄሎ ጤና ይስጥልኝ Best Bet
የአካውንት ሄሎ።
መከፈት አቤት፣ እሺ
የአካውንት መከፈት እምቢ አለች እኮ።
okay ፓስወርዱ ነው እምቢ አለ
አዎ እምቢ አለች እኮ።
password ስታደርግ አንድ capital letter አንድ small letter ከዛ አንድ capital letter አንድ ካፒታል አዎ ከዛ አንድ እ?
small letter small letter አዎ
አንድ capital letter አዎ small letter ከዛ ደግሞ ለ special character ወይ መሰላል ምልክት መጠቀም ማድረግ ትችላለህ፣ ወይ ሌላ star ምልክት ማድረግ የፈለግከው ማድረግ ትችላለህ።
ፍልቅ
አዎ star ወይ መሰላል። ከዛ ደግሞ እ፣ ቁጥሮችን ማድረግ አለብህ።
ቁጥሮቹን አዎ
መስላል
መሰላል ወ- መሰላልም ላይሆን ይችላል። የፈለግከውን ነው፣ ግን እ፣ እንደ example ነው። ከዛ እ፣ ቁጥሮች ማድረግ አለብህ። አጠቃላይ ስምንት ወይም ከዛ በላይ መሆን አለባቸው ተደምረው ከስንት ላይ ብዛታቸው password?
ብዛታቸው ፓስወርዶች ፓስወርዶች ፓስ- አጠቃላይ ስምንት እና ከዛ በላይ መሆን አለባቸው።
ስንት ያልኩት
ስምንት እና ከዛ በላይ መሆን አለባቸው።
ስምንትና ከዛ በላይ መሆን አዎ
የቱ ጋ ነው ስምንቱን ያደርግልሽ?
አይ no አይደለም፣ አጠቃላይ እኮ ነው የምልህ። አንድ ከ capital letter፣ small letter፣ special character ቁጥር አድርገ አጠቃላይ ስምንት ወይም ከዛ በላይ መሆን አለባቸው። ብዛታቸው
እ?
ብዛታቸው ስምንት ወይም ከዛ በላይ መሆን አለባቸው።
አዎ ማግኘት ይችላል። ኤስ- ኤስረት ቁጥር ስትጀጎ ነው bet
እ፣ ቴሌግራም አለ፣ ቴሌግራም ላይ ልጻፍልህ ቴሌግራም ለ አለ። ቴሌግራም አንተ አዎ እዛ ላይ ልጻፍልህ።
እም፣ አንቺ
አዎ Best Bet ቴሌግራም አለ። የ Best Bet የ Best Bet ቴሌግራም የለም እኮ የ Best Bet ልንገርህ ቁጥር ዜሮ ዘጠኝ ዜሮ